Hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
አቡ ሁሴን
አዎ፣
ከኢትዮ ችክን ነበር የደወልኩልህ።
እሺ፣ ባለፈው ቅሬታ አቅርበህ ነበረ ለ compensation አራት መቶ ጫጩት compensation እንደነበረ እንዳ እንዳ- እና እንዳልመጣለህ
አዎ፣ አዎ እሱ case ምንድን ነው? በዛን ጊዜ ሊመጣልህ የነበረው አራት መቶ compensation በመኪና እጥረት ምክንያት ነበር የቀረው። እሱንም አሳውቀኋል። I think እዛ አካባቢ ያሉ የኛ ተወካዮች አሳውቀኋል አይደለ? ስለዚህ እሱ በመኪና እጥረት ምክንያት ነው እንጂ አራት መቶ compensation እንደተጠበቀ ነው እንዲመጣልህ። ስለዚህ አሁን ከሚቀጥለው ትዕዛዝ ጋር አንድ ላይ እንዲመጣልህ ተወስኗል።
እሺ።
አራት መቶ እንትን አራት መቶ ነው የጠደቀው።
አዎ አራት መቶ ነበር አንተም ያሳወቀኝ። አራት አዎ።
መቶዎቹ እ፣ ተ- ጸድቋል። ከሚቀጥለው ትዕዛዝ ጋር አንድ ላይ ይመጣልሃል።
እሺ፣ አመሰግናለሁ። እንደዚህ ተተባበራችሁ በጣም አድርጌ አመሰግናለሁ።
አዎ እሱን ላሳውቅ ነው። አመሰግናለሁ። መልካም ጊዜ ይሆንልህ።
እሺ ወንድሜ፣ በጣም አመሰግናለሁ።
ችግር የለውም። እሺ።
እሺ።